hello ጤና ይስጥልኝ።
ትኬት ለማረጋገጥ ፈልጌ ነበር።
እሺ cashier code ኡን ትነግረኛለህ?
እሺ አስራ አንድ
እሺ አስራ አንድ ዜሮ ስድስት እሺ
ዘጠና አምስት እሺ ሰባ ስድስት
ሀያ ሶስት ብር ቦንስ አለው።
ሀያ ሶስት ብር አዎ እሺ ሌላም ሁለት ነበር ያወጣሁት። ሌላኛውን ልንገርህ።
እሺ
እሺ አስራ አስራ አንድ እሺ
ዜሮ ሰባት እሺ ሀያ ሶስት እሺ አስራ ዘጠኝ
ይሄኛውም እንደዛው ነው።
ነው። አመሰግናለሁ።
እሺ እሺ መልካም